ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን። አቤት።
ሄሎ፣ ሄሎ። አቤት፣ አቤት።
እሺ፣ ባኮስ Technologies ነው።
አዎ፣ አዎ።
ከአፍሪ ወርክ ፍሪላንስ ኢትዮጵያ ነበረ የምንደውለው።
ካፍሪ ወርክ። okay፣ እሺ።
አወቁ። ቴሌግራም ቻናል ነው።
አዎ፣ አዎ፣ አወኩኝ።
እሺ፣ አንዳንድ ጥያቄዎችን ለመጠየቅ ነበር የደወለው ስለኛ company ለመጠየቅ ነው። የሚመቾት ከሆነ መጀመሪያ ልጠይቀት። ይመቾታል አሁን?
እም፣ እሺ። አሁን ቢሮ ሆኜ ነው። እሺ፣ ማይረዝም ከሆነ
አይ ትንሽ ነው።
እሺ፣ እሺ።
እሺ የእኛ platform ላይ bot ኡ ላይ post ስታደርጉ job post ስታደርጉ እንዴት ነበረ ሂደቱ? ቀላል ነበረ ወይስ ከባድ ነበር ለእርሶ ማለት ነው?
አይ፣ አይ ቀላል ነበረ።
okay ይሄ ይስተካከል፣ ይሄ ቀነስ፣ ይሄ ጨመር የሚሉን ነገር የለም?
አይ የለም። እስካሁን እንግዲህ ጥሩ ነው።
ጥሩ ነው።
አዎ፣ እሺ እሺ እ post ስታደርጉ vacancy በቂ የሆኑ አመልካቾች ነበሩ? በቂ የሆኑ አመልካቾችን ያገኛሉ?
ይናል በቂ ባይሆንም ግን አግኝተናል። ያው እኛ በፈለግነው quality ነው እንጂ አላገኘ ነው ነበሩ።
okay በምንድን ነው qualification ን ያላሟሉት? በ education ነው? በ experience level ነው? በምንድን ነው የእናንተን qualification skill ያደረጉ?
experience እና skill ነው።
skill እና experience ነው።
አዎ
okay እሺ። ለጥሩ አመልካች የምትሉት የሆነ መስፈርቱ ምንድን ነው? አሁን ለእናንተ ጥሩ አመልካች ነው ይሄ ለእኛ ይሆናል የምትሉት applicant ምን አይነት መስፈርት ሲኖረው ነው?
እኛ ለምንፈልገው መጀመሪያ ለ process ነው specific የሆኑ የምናስቀምጣቸው ነገሮች አሉ አይደለ? developer ይሁን ሌላም ነገር ይሁን እኛ የምንጠብቅበት quality አለ። ገና ሳንመጥ interview ሳናደርግ መጀመሪያ CV አይተን ነው አይደለ?
እም፣
CV ው ማለት የእኛን እንትን መግለጽ አለበት መጀመሪያ qualification ኡ።
okay okay ከዛ አንጻር ነው መጀመሪያ እንትን የምንለው።
okay እሺ። የኛ job post ካደረጉ በኋላ approval የሚቆዩበት ነገር አለ ወይስ ምንድን ነው የሚሰጡን ነገር አስተያየት?
አረቦ አቤት፣ ይቅርታ ምን አልሽኝ?
እሺ job post ሲያደርጉ መጀመሪያ approve ተደርጎ አይደለም ወደ ክፍያ የሚሄዱት?
እ፣ ምን ተደርጎ
job post ሲያደርጉ approve ከተደረገ በኋላ አይደለ ወደ ክፍያ method የሚሄዱት? so approval እሺ።
ላይ እንቆይ ነበረ ወይስ እንዴት ነው?
okay፣ ከክፍያ የተገናኘ ነገር ነው። ትንሽ ድምፅሽ አይደለም።
ተቆራርጦብኝ ነው፣ ይቅርታ።
እሺ አሁንስ እሺ፣ አሁን አሪፍ ነው።
approval ላይ እንቆይቦታለን ወይ ነበረ ጥያቄ።
እ- approve ይቆይቦታል ወይስ bot ኡ ላይ ማለት ነው? ሰግሮትም ምንድን ነው የሚሰጡን አስተያየት ካለ?
አይ አልቆያችሁ ደስ እኛ የመጀመሪያችን ነው በክፍያ እንትን ስንል ሌላ እህ።
ጊዜ ዝም ብለን ነበር አልጀመራችሁም ነበር ከዚህ በፊት ስናደርግ በ free ነበር
አ አ
እና አልቆያችሁብንም አሪፍ ነው ጥሩ ነው እሺ እንዳጠቃላይ ለአፍሪወርክ የሚሰጡት አስተያየት አለ ተጨማሪ? ይሄ ያው ጥሩ ነው ቀጥሉበት ነው የምለው
okay እንጂ ሌላ አሪፍ ምንም ነው።
ቅሬታ ምናምን የለውትም።
አይ አስተያየት የለም፣ just ለመቀበል ነው እናንተ የምትሰጡን ነገር ለእኛ ስለሚጠቅመን አዎ ገባኝ አዎ በደንብ ገብቶኛል አይ አሪፍ ነው እስካሁን እንግዲህ
እሺ የሚያስቸግሩት ነገር ሲኖር ወይም support ሲፈልጉ ይደውሉልን።
እሺ እሺ እሺ እሺ አመሰግናለሁ መልካም ቀን።
አሜን አሜን